ሌላ ሰልፍ ወይ ወይ ወይ ዶክተር ልወጣ ነው እያለ ነው።
እ ዶክተር ልወጣ ነው እያለ ነው። ላኪልኝ አንዴ።
እኮ እየ እየገባው እኮ ነው። ስንት ነበር ካርዱ ቁጥሩ?
ሰማንያ አራት ቆይ ልየው። ሰማንያ እሺ ሰማንያ አራት አርባ ስድስት ቆይ ስልክ ይዤ ነው። ምን የማን ነው? እሺ
እሺ
ስልክ ቁጥር አለው ካርድ? እሺ ስልክ ቁጥር እሺ እሺ ሰማንያ እሺ እመቤት ነው እሺ በዶክተር አንዱ አለም ነው
ያው
እም?
ክብሮም ነው አይደለ?
ክብሮም አዎ
እሺ እድሜው ስንት ነው? አይ ሰላሳ እማ ዘጠኝ አሁን ልኬልሻለሁ፣ print አድርጌልሻለሁ። እሺ እማ አዘሽው አዎ እሺ
okay age ኡን ግን አልቀየረውም። ኤጁን አልቀየረልሽም። እኔ edit ላድርግልሽ ቆይ አንዴ። ሰማንያ አራት አልበቃ ወይ ወይ ወይ እም- እግዚአብሔር ይመስገን እ እሺ እ እ እ አዎ እንትን ላይ ስቶክሽ ላይ እኮ ከታይም ኢንተርቫሉን ትሞይለትና የቀኑ ያ አይ stock stock ላይ stock ላይ አይ የተቀበልሽበትንም እ፣ ያሳያል። receipt ምናምን የሚል የለውም እንዴ? አዎ አይ stock ለማለት stock አይደለ እንትኑ አዎ አዎ አዎ አዎ አዎ። ወይ እያስተካከልኩልሽ እኮ ነው። መልስ አይ እናቱን እኮ ነው ቅድም ብናየው ነው አሉ። አይ ዶክተር መሄድ ይችላል። አዎ፣ ይሆናል።